ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥ- እሺ
ሄሎ ሄሎ፣ ይሰማኛል።
እ ውድ እህቴ እንደት ነሽ?
ሰላም ነው ወንድሜ?
አል- እህቴ እንትና በስ ብዬ ጫወቱ ነበረና ማታ እሺ
እ፣ እንትና የኔ ሂሳብ ከሁለት ሺህ መቶ ስልሳ ምናምን ሆኖ አንድ ጊዜ ሰው ደወለና እሺ
የት እንዳጠፋ አላወቅም። አንድ ጊዜ አ- አ- አ- አ- አ- ጠፍቶብኝ እሺ፣ ስልክህን ንገረኝ ወንድሜ።
ዜሮ ዘጠኝ እሺ አስራ አምስት አስር እሺ፣
ሰባ አምስት ሰላሳ ሁለት
መጥ- እም፣
ከላይ ይሆናል waxba ii shagrinina lacag aan aan waxba iga cunin
ወንድሜ አስራ አምስት አስር ሰባ አንድ ሰላሳ ሁለት አይደል ስልክህ?
አይ ሰባ አንድ አር ሰባ አስራ አምስት አስር ሰባ አምስት ሰላሳ ሁለት እኮ ዜሮ ዘጠኝ አስር አስራ አምስት አስር ሰባ አንድ ሰላሳ ሁለት ሰባ አንድ አይደለም ሰባ አምስት ነው okay፣ ሰባ አምስት ነው።
አ ሶማሌ ማህደ كم صفر أنا صفر ما يقدر ما عدم أنا صفر ترى كمهم كي واحد بيجي كنون خدينا كل سنة الله مرة ما قرنا شو شو زين كده واحد بيجي سنة سنة شيء من اللي ده كونتاكت كده كده يلا ما لو بقول كونتاكت يستد بقول كونتاكت كونتاكت هاي أنا أنا هلا
ስንት ብር ነው ወንድሜ? ስንት ብር ነው? ስንት ብር ነው ወንድሜ? Hello ሁለት መቶ ስልሳ ምናምን ነበረ። አንዳንድ ጊዜ ጠፋብኝ።
ማለት መቶ መቶ ብር ነው ያስገባው?
ምን አልከኝ?
መቶ መቶ ብር ነው ወይስ አንድ ላይ ነው ሁለት መቶ ብር?
አይ- አይ የጫወትኩት ነበረ አስገባትና ሂጄ ከአራት መቶ ምናምን ደረስኩትና ወደ ታች ሂ- ሂጄ ከዛ ሁለት መቶ ስላሳ ምናምን ሁለት መቶ ስልሳ አ- አራት ምናምን ምናምን እዛ ነበረ።
አዎ።
ከዛ አንድ game ሲጠፋ አንድ ሰው ደውልኝ።
እሺ ከዛ ጠፋብኝ።
account ውስጥ ለማንኛውም ሰባት ብር ነው ያለው። እሺ ወንድሜ
እሺ፣ ሰባት ብር አለው ተጫውተህበት ነው። እሺ
እንዴ አላ- አላጫወትኩም ወላሂ። አንድ ሰው ደወለኝ። እ- እ- እ- ይሄ ትራንዛክሽኑ እንዳለ እንደዛ ነው።
እሺ
ብር ነበረ እዛው እየበል- እየ- እንትን እያልክ እየተጫወትክበት እየተጫወትክበት ነበረ እና ለዛ ነው ያለቀው። አሁን ሰባት ብር አለ። እሺ ይህ- አሁን እንኳን ሰፈር የለውም ከወረታች ነው ሰራ አይ፣ ምናምን ሰባት ብር።
ብር አለቅ። በዘጠኝ ያ።
ዘጠኝ ብለህ ግባ። አንተ ዜሮ ዘጠኝ እያልክ ገብተህ ነው። ዘጠኝ ብለህ ግባ። እሺ ሁለት account ነው ያለ።
አይ ሰ- ሰጠኝ ሌላ account ነው ይሄ ሰጠኝ የጨመ- የጨመረውና እኮ በዘጠኝ ዘጠኝ ብለህ ግባ ነው የምልህ። በዘጠኝ ጀምር እሺ።
እሺ ግን በሰራ ሰጠኝ ዘ- ዛሬ የጫወትኩት
እኮ ወንድሜ ገብተህ check አድርግ። invalid amount ይላል።
ይኸው ሰ- ሰ- ሰ- ሰጠኝ የጨምሩ ከ- የኔ ቁጥር ሆኖ ከሰጠኝ ጨምሮ የጫወትኩት ነበረ አሁንም ደግሞ ሰራ ሰጠኝ የጨምሩ አለ ከዛ- ዛሬ ይሄ አሁን ገንዘብ የተበላ ሰባት ብሩ ያለ- ይል- ሰባት ብሩ ያለው ዘጠኝ የሚለው አካውንትክ ላይ ነው። እሺ ዜሮ አይ ዘጠኝ ሰ- ባዶ ነው።
ሰ- ሰጠኙ ትክክል ነው ግን ሰራ ሰጠኝ የጨምሩ ኦኬ የዜሮ ዘጠኝ ነው ላይ የምትፈልገው?
ሀ ዛሬ የጫወትኩት ሰራ ሰጠኝ ነው እሺ ንገረኝ ስልከኔ ዜሮ ዘጠኝ ሰራውን ሰጠኝ አለ አምስት እ- አስር እ-
አምስት እሺ ሰላሳ ሁለት ሰላሳ ሁለት
ሰላሳ ሁለት
እሺ ዜሮ ዜሮ ዜ- ምን ሆነ? አዎ ዜሮ ዘጠኝ ላይ ዜሮ ብር ከሀያ ሶስት ነው ያለው።
እሺ ይ- ይ- ይ- እሱ ያው ይሄ እሺ ወንድሜ ከመጀመሪያው እሺ።
ሳይልክ የለ ከመጀመሪያው ሳይልክ አስራ አራት ብር ነበረ። በሁለት ብር፣ በአንድ ብር፣ በዚህ በሶስት ብር እያደረክ ተጫወትክበት እ አ፣ ስንት ከዛ- ብር ነበረ?
መጀ- አስራ ምናምን ብር ነበረ ከአስራ አራት ብር ምናምን ነበረክ።
አይ ከዛ ወራች እኔ ከ- አ፣ ይሄ ነገር አል- አል- አልገባኝም።
እንዴት እየተጫ ማለት password ህን የሚያውቅብህ ሰው አለ?
አይ ጅ- በ- በ- በ- በ- በስወር አንድ ጊዜ ነው የተቀየርኩና አ፣ አ፣ አ፣ በእናንተ የተ- የ- የላኩት በስወር ነው ያስከው ያ ያ ነው የጫወት እኮ ምናልባት የሚያቀብህ ሰው ካለ ለዛ እየተጫወቱበት ነው። እሺ
አረ ይጥላ ጫወት ሞላ ይኸው አይ ይኸው ልክ ሲስተሙ ላይ ወንድሜ የለ እሺ ሲስተሙ ላይ እ፣ እንደተጫወትክበት ነው የሚያሳየው።
እሺ አንድ ጊዜ ሊያስቸግር በአባራታችሁና ሁለት መቶ ስልሳ አ- አራት በብር ብር አሁን ለምሳሌ ሂስ ስንል ምንም እንትና አላቋረጠም ሁለት አ- ሁለት አ- መቶ ስልሳ በነበረ ሰዓት ያለውን ቼክ ላግልህ።
አ
hal mar baan u cusiyey kun iyo qol iyo sideed amarka labaadna shan boqol kun iyo sideed boqol iyo toban real markay mar kun iyo sideed boqol kala baxay wiilkii iga saaray aniga akoonkayga uu xirnaay ayaan laba boqol siiyey boqolkii dan waa ciyaaray kun iyo shan boqol baa ii socday kun iyo shantii boqol horta meel lacagtii aan haystay lacag yar aan haystay oo meel iga soo gashay oo laba boqol iyo shan real ahayd baa iin soo waabtay gidi markaan u haaday tan haasha xaafadda u dirsay bes lix boqol sinjaajil waan ka iibsaday way kala meelayan marka iyadoo ay igu jirto laba kun iyo shan buu hal mar gadan iga siiyey marka mana ciyaarin ha laba kun iyo lix boqol iyo- iyo- iyo minhaanad isku ciyaartay መቶ አርባ አንድ ብር መቶ ሀምሳ ብር ምናምን ነበረ መቶ ስልሳ ስምንት ብር
ለዛ ነው ስህተት። እኔ እኔ ያዘዝኩት የ Plinko የሚለው ታውቃለህ?
አዎ Plinko
Plinko አንድ ጊዜ በሀምሳ order አደረኩና ከዛ እንዳለ ጠፋ። ለማንኛውም በጣም ያው እናመሰግናለን።
ይሄ ወንድሜ አግኝቼልሃለሁ ሁለት መቶ ስልሳ ብር ግን አዎ።
ተጫውተበታል ይል ከዛ በኋላ እንዴት እያረክ እንደተጫወትክ ታውቃለህ አንተ በሁለት እ።
ብር በአንድ ብር ምናምን የተጫወትከው ከዛ የሆነ ሰዓት ላይ ማለት ነው እ፣ Hello በዘጠኝ እሺ።
ብር በአስር ብር መጫወት ጀመርክ
እሺ ገብቶሃል ወንድሜ አዎ
እኔ እስከ መጨረሻው እየሄድኩልህ ነው። አሁን እንዳልኩ በእነሱ ብር ተጫወትክና ልክ እሺ።
ምን ሰዓት ላይ እንደሆነ ልንገርህ ቆይ። በጣም አ- የተበላኸው እ፣
በስድስት ብር በቃ በትናንሽ ብር ነበር ስትጫወት የነበረው።
አዎ፣ ትክክል ነው።
አዎ ያው history ግን አንድ እንዳለ ሰው- አንድ ከጀ- ሰው ደወለ- ከስር አንድ ሰው ጀምሬ ደወለልኝና አንድ ከስር ሰው ጀምሬ ደወለልኝና ያየሁልህ ነው። በስመ አብ እንዳለ ነው የተበላኸው። ይኸው እንዳለ አስራ ሶስት ብር አስር ብር እንዳለ ነው የተበላኸው ወንድሜ።
አይ፣ ያው እንዳለ እናመሰግናለን።
ማለት ነው። history ውን ከፈለግክ ማየት ትችላለህ እራስህም።
የእኔ history በደንብ አላ- አ- አ- አ- አላየሁም፣ ግን check ሆነ አድርገው።
በዛ እኔ ነው።
ከፈለግክ screenshot አድርጌ እልክልሃለሁ። እሺ
እሺ፣ እናመሰግናለን። Thank you እሺ ወንድሜ እሺ